ጤና ይስጥልን። እንኳን ወደ ኢትዮ 130 promo አገልግሎት በደህና መጡ። አዝናኝ ጨዋታችን እየተጫወቱ፣ ጥያቄዎችን እየመለሱ፣ ዘመናዊ ኤሌክትሪክ መኪና፣ ባጃጅ፣ በየሳምንቱ የሞባይል ቀፎዎችና መቶ ሺህ ብር እንዲሁም በየቀኑ የ20 ሺህ ብር ተሸላሚ ይሁኑ። ለመመዝገብ በአጭር የጽሑፍ መልእክት ወደ 130 አንድ ብለው ይላኩ ወይም ኮከብ 130 ኮከብ አንድ መሰላል ብለው ይደውሉ። አገልግሎቱን ለማቋረጥ stop ብለው ወደ 130 ይላኩ። መልካም ዕድል! 130 ዓመታትን በጠንካራነት ኢትዮ ቴሌኮም